ምዕራፍ 13 እንጂ የሚሆኑ አገባቦች እንጂ የሚሆኑ አገባቦች አራት ናቸው። እርሳቸውም አላ ዳእሙ ባህቱ እንበለ ናቸው። አላ የመጽሐፍ ነው። ዳእሙ ባህቱ የቅኔ ናቸው። ኢንና አልቦን አኮን አንጻር አድርገው ይገባሉ። አላ ሲገባ ኢታብአነ እግዚኦ ውስተ መንሱት አላ አድነን ወባልሃነ እምኩሉ እኩይ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነንና ጠብቀን እንጂ ኩሉ ዘያአምን በወልድ ኢይትሀጎል አላ ይረክብ ህይወተ ዘላለም በወልድ የሚያምን ሁሉ አይጠፋም የዘላለም ህይወትን ያገኛል እንጂ በማለቱ የመሰለውን ሁሉ ያሳያል። ዳእሙ ሲገባ አኮ ጻድቅ ሌጌዎን ዳእሙ ሀጥ አኮ ሀጥ ጊዮርጊስ ዳእሙ ጻድቅ ሌጌዎን ጻድቅ አይደለም ኃጢአተኛ እንጂ ጊዮርጊስ ሀጥ አይደለም ጻድቅ እንጂ ቦኑ እፈቅድ ከመ ይሙት ሀጥ ዳእሙ ከመ ይትመየጥ በውኑ ኃጢአተኛ እንዲሞት እንዲሞትን ወዳለሁ እንዲመለስ እንጂ በማለቱ የመሰለውን ሁሉ ያሳያል። በሆኑ እፈቅድ ከመይሙት ሀጥ ዳእሙ ከመይትመየጥ በውኑ ኃጢአተኛ እንዲሞትን ወዳለሁ እንዲመለስ እንጂ በማለቱ የመሰለውን ሁሉ ያሳያል። ባህቱ ሲገባ አኮ ይእዜ አኮ ዳእሙ ድህረ ህዳጥ መዋዕል አሁን አይደለም ከጥቂት ቀን በኋላ እንጂ ኢሰአረ እግዚእነ ህገ ኦሪት ባህቱ ፈጸመ ጌታችን የኦሪትን ህግ አልሻረም ፈጸመ እንጂ በማለቱ የመሰለውን ሁሉ ያሳያል። እንበለ ሲገባ ዘን በርከፋች አድማቂም እያደረገ በኃላፊ በትንቢት ይገባል። አስራ ስድስት ቀለማት ይስማሙታል። እርሳቸውም ዘ፣ ከመ፣ አመ፣ እስከ፣ በዘ፣ በእንተ፣ መጠነ፣ ሀበ፣ ድህረ፣ እንዘ፣ እመ፣ ቅድመ፣ ምስለ፣ በ፣ ለ፣ እመ ናቸው። ዘ ሲገባ ኢይመውት ዘእንበለ ዘአሐዩ አልሞትም እኖራለሁ እንጂ። ከመ ሲገባ ኢተሰቅለ ወልድ ከመ ያድህን መላእክተ እንበለ ከመ ያድህን ሰብአ ወልድ መላእክትን ሊያድን አልተሰቀለም ሰውን ሊያድን እንጂ። አመ ሲገባ ኢተወልደ አምላክ አመ ዳዊት እንበለ አመ ቄሳር አምላክ በዳዊት ጊዜ አልተወለደም በቄሳር ጊዜ እንጂ። እስከ ሲገባ ይበጽሐ ሙሴ እስከ ኢየሩሳሌም እንበለ እስከ ደብረ ሲና ሙሴ እስከ ኢየሩሳሌም አልደረሰም እስከ ደብረ ሲና እንጂ። በሲገባ የተወልደ ወልድ በዘጸልኦ እንበለ በዛ አፍቀሮ ወልድ ወልድ ስለ ጠላው አልተወለደም ስለወደደው እንጂ። በእንተ ሲገባ የተሰቅለ ወልድ በእንተ መልአክ እንበለ በእንተ ሰብ ወልድ ስለ መልአክ አልተሰቀለም ስለ ሰው እንጂ። መጠነ ሲገባ ኢነግሰ ሰሎሞን መጠነ ኪራም እንበለ መጠነ ዳዊት ሰሎሞን የኪራምን ያህል አልነገሰም የዳዊትን ያህል እንጂ። ሀበ ሲገባ የሞተ ቃል ሀበ ተወልደ አምላክ ሀበ ተወልደ ማአብ እንበለ ሀበ ተወልደ እምድንግል ወልድ ከአብ ከተወለደ ዘንድ አልሞተም ከድንግል ከተወለደ ዘንድ እንጂ። ድህረ ሲገባ የተወልደ ወልድ ቅድመ ዮሐንስ እንበለ ድህረ ዮሐንስ ወልድ ከዮሐንስ በፊት አልተወለደም ከዮሐንስ በኋላ እንጂ። ሀበ ሲገባ እደግመዋለሁ ይሄኛውን ኢሞተ ቃል ሀበ ተወልደ እምአብ እንበለ ሀበ ተወልደ እምድንግል ወልድ ከአብ ከተወለደ ዘንድ አልሞተም ከድንግል ከተወለደ ዘንድ እንጂ። ድህረ ሲገባ ኢተወልደ ወልድ ቅድመ ዮሐንስ እንበለ ድህረ ዮሐንስ ወልድ ከዮሐንስ በፊት አልተወለደም ከዮሐንስ በኋላ እንጂ። እንዘ ሲገባ ኢተእህዘ ወልድ እንዘ ይሰርቅ ንዋየ እንበለ እንዘ ይሰግድ ስግደተ ወልድ ገንዘብን ሲሰርቅ አልተያዘም ስግደትን ሲሰግድ እንጂ። እም ሲገባ ኢኮነ ዮፍታሄ እምክረ ካልእ እንበለ እምክረ ባህቲቱ ዮፍታሄ በሌላ ምክር ያደረገ አይደለም በራሱ ምክር እንጂ። ቅድመ ሲገባ ኢቆመ ቃል ቅድመ ቄሳር እንበለ ቅድመ ጲላጦስ ወልድ በቄሳር ፊት አልቆመም በጲላጦስ ፊት እንጂ። ምስለ ሲገባ ኢተሰቅለ ወልድ ምስለ ሐዋርያት እንበለ ምስለ ፈያት ወልድ ከሐዋርያት ጋር አልተሰቀለም ከቀማኞች ጋር እንጂ። በ ሲገባ ኢሞተ ጴጥሮስ በሰይፍ እንበለ በመስቀል ጴጥሮስ በሰይፍ አልሞተም በመስቀል እንጂ። ለ ሲገባ ኢሞተ ወልድ ለመልአክ ኢሞተ ወልድ ለመልአክ እንበለ ለአዳም ወልድ ለመልአክ አልሞተም ለአዳም እንጂ። ቅድመ ሲገባ ኢቆመ ቃል ቅድመ ቄሳር እንበለ ቅድመ ቄሳር ወልድ በቄሳር ፊት አልቆመም በጲላጦስ ፊት እንጂ። ምስለ ሲገባ ኢተሰቅለ ወልድ ምስለ ሐዋርያት እንበለ ምስለ ፈያት ወልድ ከሐዋርያት ጋር አልተሰቀለም ከቀማኞች ጋር እንጂ። በሲገባ ይሞተ ጴጥሮስ በሰይፍ እንበለ በመስቀል ጴጥሮስ በሰይፍ አልሞተም በመስቀል እንጂ ለሲገባ ይሞተ ወልድ ለመልአክ እንበለ ለአዳም ወ- ወ- ወልድ ለመልአክ አልተ- አልሞተም ለአዳም እንጂ እመ ሲገባ ይሞተ ወልድ እመ ተወልደ እምአብ እንበለ እመ ተወልደ እምድንግል ወልድ ከአብ ሲወለድ አልሞተም ከድንግል ቢወለድ እንጂ በማለቱ የመሰለውን ሁሉ ያሳያል። ተፈጸሙ እንጂ የሚሆኑ አራት አገባቦች